Hello ጤና ይስጥልኝ Best Bet
ሰላም ነው።
እግዚአብሔር ይመስገን። የምንወዳ
አዲስ agent ነበርኩኝ እና
እሺ
እና አሁን ሁሉም ነገር ጨርሻለሁ። ሰማንያ ስምንት ዜሮ አራት ላይ ደውለህ ይክ- ይከፍቱልሃል፣ system ኡን ይከፍቱልሃል።
installation ለማሰራት ነው።
አ ስምህ ማን ልበል?
ቢኒያም ቢኒያም። ቢኒያም አ የት አካባቢ ነው ቢኒያም?
ጥሩ
የት ጥሩ ጥሩ ጥሩ።
አ ጥሩ። እሺ AnyDesk ላክልና ቴሌግራም ላይ እንጭንላለን። እሺ እ?
AnyDesk AnyDesk ቴሌግራም ላይ ላክልን። ቴሌግራም account ኣችን ላይ AnyDesk ኡን ላክልን።
እ፣ ልኬዋለሁ። በየትኛው ልላከው?
ዜሮ ዘጠኝ ሰላሳ ሶስት የሚለው ዜሮ ዘጠኝ ዜሮ ሶስት ወደሚለው የቴ- የቴሌግራም account ኣችን ማለት ነው።
እሺ እሱ ላይ AnyDesk ኡን ላክልን እንጭንላለን።
አ እሺ